You know?
Hello? ጤና ይስጥልኝ።
ድሮጋ
አዎ፣ ድሮጋ አዎ።
እንትን መድኃኒት መኖሩን ልጠይቃችሁ ብዬ ነበር እና Okay።
PHILOS PHILOS plate የምትባል አለች እንደ ሰባት ቁጥር ሌላ Plate?
እ
Okay እሺ። አንዴ please please አንዴ መስመር ላይ ጠብቁን።
እሺ ሰባት ቁጥር እሺ ሰባ ቁጥር
እቺ የአጥንት ማሰሪያዋ ማለት ነው።
Okay እሺ እሺ እሺ። ደንበኛችን አንዴ wholesale ደውዬ መልሼ ልደውሎት በቃ። እሺ እሺ እሺ መልካም